አቤት ኦ አልተመለሰም። የቅድሙ ልጅ ነኝ።
እሺ፣ በዚህ ቁጥር ነበር ያስመዘገቡት ደንበኛችን?
አዎ እሺ፣ ስሞትን ይንገሩኝ።
መዝግብ ያለው በቴሌግራም ላኩት።
እሺ፣ እመ- ይመለሳል አሉኝ። እየጠበቁ ነው።
እሺ፣ ስሞት ማን በሚል ነው ያስመዘገቡት?
ብቻ ዘብራዊ
እሺ፣ ደንበኛችን እያየሁልዎት ነው ያለሁት።
እሺ
እሺ፣ withdraw ለማድረግ ነበር የሞከሩት አይደለ?
አዎ ጃምቦ ቤት ላይ
አዎ
እሺ ደንበኛችን በእኛ በኩል ስለተላለፈ ለእነሱ ስለ ባለሙያዎቹ እነሱ ምላሽ እንደሰጡን ደውለን እናሳውቆታለን።
እሺ
ምላሹን ሲነግሩን እናስታውቆታለን። ያኔ እንደውላለን።
አብሽርሽ እሺ መልካም እሺ
እናመሰግናለን።